hello ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ማሽን Z report እንዲወጣልኝ እና ደብዳቤ እንዲጻፍልኝ አርብ ዕለት አመጥቼ ጠይቄ ነበር መድረሱን ለማረጋገጥ።
እሺ የማሽን ቁጥርሽን ትነግሪናለሽ?
PMA
አንዴ ልጻፈው። እሺ PMA
ዜሮ ዜሮ ዜሮ ዜሮ ስንት ዜሮ ሶስት ዜሮ ሶስት ዜሮ መቶ ሰባ
መቶ ሰባ ነግረሻቸው ነበረ ደብዳቤ እና summary ነው ያልሽው?
አዎ አዎ ነግሬያት ነበረ። ሰኞ ጠዋት ደርሶ ቼክ ያስብልኝ ስላለችኝ ነው
ሰኞ ምናምን ብላሻለች?
ብላኛለች። አዎ ላረጋግጥ ብዬ መደወልኝ ነው።
እሺ check አድርጌ እኔ ላሳውቅሽ።
እሺ እባክሽን።
እሺ ናት።
እሺ አመሰግናለሁ።